Hello ሰላም ጤና ይስጥልን ቺፕቺፕ።
ሄለው ሰላም ነው እናት።
እግዚአብሔር ይመስገን ሰላም።
ዛሬ ድንች ታመጡል- ልታመጡልኝ ነበረ እና እስካሁን አልተደወለልኝም።
ለመች ነበር የታዘዘው?
miss የተደረገ ነው order ነው። ሮብ የት ዕለት ነበር?
ሮብ ዕለት ነበር የታዘዘው። ከዛ ሐሙስ ለታ ሌሎቹ material ኦች ሲመጡ ድንች ተረስቶ ነበር እና ለዛሬ ትላንትናም ጭኖ አልወጣም ብላችሁ ነበር። ዛሬ ደግሞ አዎ ማታም እ፣ አውርተን ነበር እና ለዛሬ ያው አስር ሰዓት ሆነ ብዬ ነው።
Okay። ዛ እ፣ የ- ለዛሬ ስሟ ማን- ብላችሁ ነበር ማደር።
Okay ቃሊቲ ነው።
አዎ አዎ ይደወሉሎታል። አዎ ወጥቶሎታል ዛሬ።
ነው።
አዎ።
Okay። አይ ሰዓቱ ሳየው እኮ ምናልባት ብዬ አዎ።
ነው የደወልኩት።
አይ ሩቅ ስለሆነም ነው ይደውላሉ እሺ።
ሲደርሱ።
ችግር የለም በቃ።
እሺ እናመሰግናለን። እሺ መልካም